السلام السلام عليكم السلام السلام عليكم وعليكم السلام ونو هون ku soo dhawaad xarunta marxab maxaan kaa caawinaa walaal أبش ما قرأني ونو
as'alo min min lirda أنت النبرة تجد ميبال أجر قربو garbo آه ganaana utko أنت كنترات نو ونو كنترات لي- لكن في كاب من عمنا لا لا አዎ በዛ ኩንትራት ደርሶ መልስ ወይ ሆኖ ኮንትራት ደግሞ እኮ ገና ነው
ገና ነው ቢሮ ልንጣና ላናግራቸው ግን ምናልባት ፒካፖች አይቼ እኮ ነው ይህን አዎ ሀሰን ወሊ ጋር ነው
እዚህኛውስ የለም እዚህኛው ማናገር አይቻልም ይሄኛው ደግሞ እንትኑ አለ አይደል መናኸሪያ የሆነው አሁን
አይ ግን ይሰደ ቁጥር ይሰጥ- ጀርባ።
ይሰጥ- ቁጥር ይሰጣል። ከዛ ደውልና
እሺ አየህ አየው ነው ንገሪኝ ቁጥር ምራ አስራ ሶስት ሀያ ሰባት
ቆይ አንዴ ይሁን ነው አንዴ ይቅር አስራ ሶስት ሰባ ሁለት አስራ ስምንት ስምንት ሀያ ስምንት ስምንት ንገሪኝ ይሁን ነው ስልክ ሀያ ሰባት ሰማንያ ስምንት
ሰማንያ ሰማንያ ስምንት ሌላ ጊዜ አሁንም ሰማንያ ስምንት ነው አዎ አዎ አዎ
እይ፣ ሰማንያ ሰማንያ ሰማንያ አምስት ጨርሻው ሰማንያ ይሁን ነው
አ